የዋክም ሎዶ
ከ betting ወደ ቴሌ ብር transfer እምቢ ብሎኝ ነው።
ከየት ወዴት ነበር transfer እያደረጉ የነበሩት? ከየት ወዴት ነበር እየላኩ የነበረው?
ከ betting ወደ ቴሌ ብር
withdraw ነው እያደረጉ ያሉት። ከየት betting ቤት ነው?
አይደለም withdraw
ከየት ቤት ነው withdraw እያደረጉ ያሉት?
ከ betting
ምን አሉኝ?
Time- Time Bet
ከ Time Bet አዎ
የ betting ስም ነው Time Bet ደንበኛችን።
አዎ አዎ።
እሺ ስሞት ማን ልበል?
ጥበቡ ዶሰኛ አለማየሁ
ጥበቡ ዶሰኛው አለማየሁ
ከ Time Bet ወደ
ቴሌ ብር ቴሌብር ነው አይደለ? ተቀንሶበታል ደንበኛችን ከቴሌ ከ Time Bet wallet ኡ
አልተቀነሰም። ከ wallet ግን transfer አያደርገውም፣ ይመልሳል።
እም፣ እሺ ደንበኛችን እንደዛ ከሆነ maybe system ችግር ስለሆነ ሊሆን ስለሚችል በድጋሚ ሞክሩት። ቆይታው
አዎ፣ ተደጋጋሚ አንድ ቀን ሙሉ ሞክሬዋለሁ፣ አይሰራም።
እሺ ደንበኛችን እኛ ይሄንን ለሚመለከተው አካል እናስተላልፎለታለን። በእርሱ በኩል ግን ምንም አይነት ተቀናሽ ከሌለ እየቆዩ ሞክሩት።
እሺ እሺ።
እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።